ሄሎ ሄሎ ሰላም ነው ቢኒያም እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን።
አለን አለን። እንትን ነው በጣም slow ን internet ምንም ነገር እያስደረገኝ አይደለም። የሆነ ትንሽ አይደል? እስቲ አሁን ሞክረው። ዋይፋይ ተከፍቶ ነበርና ዋይፋይ ዘግቼዋለሁ። አሁን ሞክረው እስቲ።
እስቲ ያው እየሞከርኩት ነው። አሁንም ምንም ነገር አያስነካኝም። አሁን የሆነች ፋይል አሁን አሁን ነው ያደረግኩት። ከመደወል በፊት እያጠፋሁት ነበርና አዎ፣ አሁን ጠፍ- አጥፍቼዋለሁ። እስቲ ሞክረው እና ካልሆነ ደግሞ ማታ እንሞክረዋለን።
በቃ እሺ። ከእንደገና አክቲቭ ትበለኝ እሺ፣ ሲመጣ ይሄን ላጥፎ በቃ ከእንደገና አክቲቭ እሺ ትበለኝ እሺ።
ይህን ዲስክ ልላክልህ።
በቃ አይዞህ አክቲቭ ትበለኝ ሲመጣ እሺ እሺ